ጤና ይስጥልን።
ይቅርታ ሂሳብ ችግር የለውም።
ሌላው ደግሞ ልጠይቅሽ የፈለግኩት እሺ መግቢያ ትኬቱ እንዴት ነው የምናገኘው?
መግቢያ ትኬት አያስፈልገውም፣ ግን reservation ማስያዝ ይችላሉ።
OK reserve ማስያዝ አዎ reser እሺ እሺ አመሰግናለሁ።
እሺ ሌላ እሺ ምናምን አመሰግናለን። መልካም ቀን ይሁንልዎት።
አሜን ላንቺ